hello ጤና ይስጥልኝ hello
ጤና ይስጥልን Best Bet
ብሩን ወደ Best Bet ላይ መመለስ ማለት ነው እኮ ማታ account ላይ እልካለሁ ብዬ አልገባም። ሌላ ቦታ ነው ስብሽ ያልከኝ ነህ?
አዎ እሺ መጀመሪያ account history ላይ ክፈት። እሺ ከፍተሃል? login አድርገህ Best Bet login አድርገህ ከፈትክ account ህን?
በሌላ በዚህ ከፍቻለሁ።
እሺ አሁን ቁጥርን አስገባና password ን አስገብተህ login በለው account ህን።
እንደዚህ ሊገበት ይገብትላለሁ በአዲስ ቁጥሩ ማስገባው
አይ account አለ አይደል? የ Best Bet ቁጥር የነገርከኝ ቅድም።
አዎ እሱን account login አድርገህ ክፈት መጀመሪያ።
ሎግ ሎጊን አድርገህ ክፈት አካውንትህን መጀመሪያ።
ክፍት ነው እኮ።
እሺ ከዛ አካውንት ሂስትሪ ላይ ግባ። እሺ
ፎርጌት ላድርጎንም እ አይ ኖ Forget.
ፎርጌት አትበለው። መጀመሪያ አካውንትህን ሎጊን አድርገህ ከገባ
እሺ ከዛ አካውንት ሂስትሪ ላይ ግባና
አሁን እኔ ቤት ቤት በኩል እንደገባሁ ታውቃለህ። በዚህ በዚህ ቦታ ማለት ነው እሺ
አካውንት የሆስፌር የሚለው አለው።
እ እ አካውንት የሆስፌር አካውንት
ባላንስ ከባላንስ በታች አካውንት የሆነ ምናምን ጽፈት አለ አካውንት የሚባል እሺ ለእንትን በላይ ቴሌግራም ላይ እስቲ ላክልኝ እና እኔም ስቲፕን እሱ ላይ ልክላለሁ። እሺ ቴሌግራም አለክ አይደል?
ቴሌግራም አለኝ። አዎ እሺ እሱ ላይ ሀይ በለኝ። እሺ
እ
እሱ ላይ ስክሪንሾት አድርግቼ እሱ ላይ ሀይ በለኝና screenshot አድርገህ ላክልኝ። አዎ እንዴት
የእኛ ቁጥር አለ። እሺ ቁጥር ልስጥ። ቴሌግራም አለ አይደል? የእኛ
ቴሌግራም እኔ ወይ ቴሌግራሙ አዎ እሱ ላይ አንደኛ ላክልኝ።
ቴሌ- screenshot አድርገህ ላክልኝ።
እናት- እ፣ ቆይ እ፣ እሺ አይ- አየ ቆይ እስኪ